ነው?
ወይ
ባንክ ላይም check አድርጓል?
አዎ ባንክ ላይም check አረኩት፣ አልገባም። wallet ላይም አልገባም። እያየሁትኝ ነበረ።
finance check አረገና አስልክሎታለሁ። ካልተለከ ያኛው የምን ነበረ? ሁለቴ ነው።
አናናስ አናናሱ pending ነው የሚለው ከትናንትና ጀምሮ።
የቆየ ወር ነበረ ወይስ የቅርብ ነው?
ትናንት ከትናንት ወዲያ ነበረ እንትን ያለው ሀያ አራት ሰዓት ሞላው ሳይሞላ ግሩፕ እና አሪፍ እንደሆነ
እሺ አንደኛው ምንድን ነበር? ባለፈው አልተላከልኝም ያሉት ፓፓያ እሱ የ- አይ እንትን ድንች የችፕስ ድንች
መቶ ሀያ አምስት ብር የከፈሉበት ነው አይደል?
አ አ
በቃ እሺ finance check አደረግና አስልክሎታለሁ። የሁለት እና አናናሱ ደግሞ አንድ ነው ሃምሳ ሁለት ብር። እሺ እሺ እሺ እሺ thank